Hello ጤና ይስጥልኝ። ስለ ቪዛ እፈልጋለሁ። ስለ ካናዳ የካናዳ እም፣ የምን ቪዛ ደንበኛችን
እ፣ በስራ ነው ወይስ በምንድን ነው?
በፈለጉት ማግኘት የሚ- ስራም አለ ማግኘት የሚችል እ?
በ- በፈለጉት አለ በስራም አለ በትምህርት
እ፣ በስራ ፈልገን ነበር።
በስራ
ሹፍርና ፓስፖርት አለዎት?
አ
እሺ መጀመሪያ እዛ ስራ ማግኘት ይኖርቦታል። ደንበኛችን እዛ ሰው ስራ
ስራ እዛ መ- በሰው መፈለግ አለብኝ መጀመሪያ አይደል?
በራሱም ይችላሉ apply ማድረግ ይችላሉ። website አለ እኛ official website ካናዳን እም፣ እሱ ነግሮታለሁ። በራሱት ገብቶ ስራ መፈለግ ይችላሉ። apply ማድረግ ይችላሉ ኦንላይን ላይ ነው አዎ።
በእናንተ የሚያልቅ ካለ ብዬ ነው።
አይ በራሱት apply ማድረግ ይችላሉ።
በእናንተ አችሉም አይ ከእናንተ ጋር apply ማድረግ እንችላለን።
እ፣ ሴፉ መሄድ እንችላለን። ግን በእኛ ድር
እና እንታደርጉም እኛ information ነው የምንሰጠው።
እም፣ apply ስታደርጉ ከእናንተ ጋር apply ማድረግም እንችላለን።
እሺ፣ እሺ እንደውላለን።
እሺ እሺ፣ አመሰግናለሁ። ቀየሩ